ድሪሊስ ነው
ድሪሊስ ነው ተቢው ነበር ምደውለው። ድሪሊስ ደርሷል። ምግቡን ቼክ ማድረግ ትችላላችሁ። ደርሷል።
የቲ አይ ምግቡ የለም ብለሽ ድሪሊስ አዘች ነበረ።
አይ መንዲ አንድ መንዲ ፉል አዎ እኮ ያው ታዟል። ናት ደርሷል።
ደርሷል።
አዎ ደርሷል። መቶ ይሰጥ።
እሺ ግን የለም ብላችሁ ነበር አይደለም?
አለ order አድርጌ ሳላችሁ order አደረኩልሽ እኮ ድጋሚ መልሰሽ ብትደውይ።
እሺ እሺ ደርሷል። driver መጥቶ ይውሰድ።
ደርሷል። እሺ እሺ፣ እሺ፣ ሲመጣ አመሰግናለሁ።
እሺ፣ እሺ አሁን ይመጣል። ይወስዳል።